ሄሎ ሄሎ ሄሎ በጣም ተቋርጦ ነበር።
በጣም ይቅርታ።
ችግር የለውም። ያልኩትን ሰምተሽኛል ወይስ ልድገምልሽ?
ሰምቻለሁ።
እሺ በቃ ዊፕላስ solution provider የምትላብንን እዛ ላይ ይሄ ቆይ አ፣ ለ supervisor ላገናኝክና እ፣ እሺ፣ ደስ እሷን ይላል። እሺ፣ አውራት። እሺ።
እሺ።
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ማክሲብ አቤት።
ከዊፕላስ solution ድርጅት ነበር የምደውለው እሺ እና ከዚህ በፊት ዊፕላስ solution provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበረ እሺ እና የ application ላይ on- online ላይ ብቻ በመሆን እም፣ አገልግሎታችሁን መስጠት እንደምትችሉ ለመንገር ነበር። አሁን ስራ ስለጀመርን እሺ እሺ። ለ sales ሷ ልንገራት ታዲያ እሺ marketing ወደ- እንትን ለምን እሺ፣ ደውልልህ?
እሺ በቃ ስልክ ቁጥር ልስጥሽ እና የበለጠ እንትን እንድትይ ዜሮ ዘጠኝ
ቆይ ይሄ አንዴ።
የጥሪ ማዕከላችን ስለሆነ ስልክ ቁጥር ልስጥሽ።
እሺ እሺ እናት
ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ሶስት እ፣ ሰባ ስምንት ሰባ ስምንት እ፣ ሰማንያ ሶስት okay። ቆይ ይቅርታ፣ ሌላ ስልክ ልስጥሽ። ይሄ እም፣ አይደለም። ዜሮ ዘጠኝ ሰባ ስምንት እሺ ሰማንያ ሶስት እ፣ ሰማንያ ሶስት እ፣ ሰባ ስምንት እሺ እሺ እናት በቃ አመሰግናለሁ።
ትደውላችኋለች። እሺ እሺ መልካም ቀን።
እሺ እሺ